ሄሎ
ማኔ ሌቻኖ ሊው የምኖርብክ ነው።
አአ የቻኖ ሊዮ ሰባ ሁለት ሰባ አምስቱ ገብቼ ነበር ተወስዷል። ሌላ ሰው ፈርሞ አውጥቶታል ምናምን አሉኝ።
እሺ የፈረመውን ፓሪቲክ እንደ እናርግ ታገናኘኛለህ እሺ በእነዚህ ያህል ሰራተኞቹን ላገናኝሽ እኮ። እሺ ለምንድን ነው ግን ጠፍ ያልከኝ?
ሄሎ ሄሎ እናቴ እንዴት ዋልሽ?
ይመስገን በመቶ አምስት ሰባ ሁለት ሰባ አምስት ላይ ፈርሞ የወሰደው ልጅ ስም ትነግሪኛለሽ? አይደለ ራስና አስናቀስ ልክ ቴክአርግኝ ወይ ንገሪ አስናቀ ነው ሄዶ። እሺ እናቴ አመሰግናለሁ።